ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
አካውንቴ ላይ በእኔ account በዚህ ቁጥር account ብር ገብቶልኛል አሁን?
አይ ይሄ አቢሲኒያ አይደለም እማዬ፣ ስኬት ቴክኖሎጂ ነው። እሺ የአቢሲኒያን ልስጥሽ።
እሺ
እሺ አቢሲኒያ ሰማንያ ሶስት ዘጠና ሰባት እሺ ሰማንያ ሶስት ዘጠና ሰባት ዘጠና ሰባት ደውይላቸው።
ምንድን ነው?
ስኬት cash register machine ይሄ receipt የሚቆረጥበት እሺ እሺ እማዬ thank you እሺ እሺ